Hello ጤና ይስጥልን።
አብሮ ይስጥልን።
አሳይ ቅድም ተደውሎ ነበር።
አዎ
አሳይ ማን ነበረ?
እንኳ ሆነ።
እንኳ ሆነ።
አዎ ምን ደረሰ ነው የተባልከው?
ቲቪ
እ እ?
ቲቪ ቴሌቪዥን Hello አሳየ እንኳን ምን
ቴሌቪዥን
ቴሌቪዥን አዎ
እ ስንት ነው ያለህ አንተ?
የኔ
ስንት ስልክ ነው ያለህ?
ሁለት ስልክ ነው ያለች።
እሺ
አንደኛው አስራ አምስት ቤት ነው፣ አንደኛው አስራ ስምንት ቤት ነው።
እሺ
ይሄ ነው ያለኝ።
አንደኛው ስንት ቤት ነው?
አስራ አምስት ሰባ ሰባት አስራ ሰባት አርባ አምስት ይሄኛው የተደወለበት ማለት ነው።
እሺ አንደኛው አንደኛው ደግሞ አስራ ስምንት አርባ አንድ አርባ ስድስት ሀምሳ ሶስት
okay የስልክ okay የስልክ የእጅ ቀፎ ነው የደረሰህ? አስራ ስምንት
አስራ ስምንት አርባ አንድ አርባ ስድስት አርባ ሀምሳ ሶስት ስድስት አዎ
ሁለት ስልኮች ነው ያለህ።
እሺ አስራ አምስት ቤት ውስጥ ይሄ
አስራ አምስት አስራ አምስት ሰባ ሰባት አስራ ሰባት አርባ አምስት ቴሌቪዥን የተባለ በዚህ ነው።
ስ- service ትጠቀማለህ?
አዎ ስንት ጊዜ ገዝተሃል?
አረ በጣም ብዙ ጊዜ ነው የገዛሁት በዚህኛው።
ሰው እንጂ በየትኛው?
አዎ በዚህ አስራ አምስት ቤቱ ማለት ነው እሺ
እና በዚህ ቴሌቪዥኑ የደርስ የተባለ በዚህ ነው። በአስራ ስምንት ቤቱ አልተደወለልኝም ሲጀመር እስካሁን።
አልተደወለልህም?
አዎ
okay በቃ እንደውልልሃለን። እሺ የት ነው ያለው አንተ?
ፍኖተ ሰላም ነው።
ፍኖተ ሰላም ነው ያለው።
እ እሺ እሺ